ጤና ይስጥልኝ ሁሉ ስፖርት ባኮ መጣው
ሁሉ ስፖርት ቪአይፒ የሚል የእናንተ ትክክለኛ አካውንት ነው? ሁሉ ስፖርት ቪአይፒ ቪአይፒ
ቪአይፒ የሚል አለው። አዎ ሁሉ ስፖርት ቤቲንግ ቪአይፒ የሚል
አይ ሁሉ ስፖርት ነኝ።
አይ፣ አዎ እስኪ ከዛ ላኩልን።
አዎ በሁሉ ስፖርት ቪአይፒ የሚል አርባ ስምንት ነጥብ ዘጠኝ ምናምን ሺህ አለው ተከታይ
እስቲ ይላኩልን ፎቶ አንስተው በምን በቴሌግራማችን ቁጥር ያዙኝ። እኔ ቴሌግራም እሺ
ዜሮ ዘጠኝ እሺ ዜሮ ዘጠኝ
ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ